Hello? Hello, ሰላም ነሽ? ሁለት ሺህ ብትገለው ብትገለው ሁለት ሺህ ብትገለው ሁለት ሺህ ብር አዎ ቤስት ቤት ስልክ ቁጥሩ የደወልክበት ነው?
አዎ
እሺ መቼ ነበር ቀኑ?
አሁን አሁን የአስራ አስር ደቂቃ ከምናምን አሁን ነው? እሺ፣ አሁን ነው።
ጠብቀኝ ጠብቀኝ አንዴ ሄሎ ሌላው አሁን ገብቶልሃል። እሺ ስለደወልክ እናመሰግናለን። መልካም ቀን።
አንድ ሳንት የበር መጣ እሺ ቴንኪው። እሺ